ሄሎ ሄሎ ሲስተር ጤና ይስጥልን ቤስት ቤት ጤና ይስጥልኝ sister። ትናንትና ትናንትና ወደ deposit እያደረገው withdraw ያለው እስካሁን አልገባ ምን ነው?
ስንት ብር ነበረ?
አንድ ሺ
እሺ ቤስት ቤት ቁጥርን ንገረኝ።
ዜሮ ዘጠኝ አይ አይ ዘጠኝ አስራ አምስት ሀያ አንድ አስራ ሰባት
ዜሮ ዘጠኝ
ዘጠኝ አስራ አምስት ሀያ አንድ አንዴ ሀያ ዘጠኝ
sister አስራ አም- አስራ አምስት ሀያ አንድ አስራ ሰባት ዘጠና አስራ ሰባት አምስት ሀያ አንድ
አስራ ሰባት
ቆይ እሺ አስራ ሰባት ዘጠና ሰባት ዘጠና ሰባት እሺ
እና cancel ማድረግ ትችላለህ። አሁን ሌላ
ልክ ሌላ ነው።
ቢራ አይሰራም መሰለኝ።
ካንስል ማድረግ አንችልም። ስንት ብር ነው?
አንድ ሺህ መቼ ነው ያደረግከው?
እ፣ ትናንትም ወደ
እሺ ልክ አንድ ሺህ ብር። ከትናንት ወዲያ ነው ላይ
አይተሻል።
አዎ ቆይ እያየሁልህ ነው።
እሺ
ሁለት ቁጥር ነው ያለ ዘጠኝ ብሎ ነው ዜሮ ዘጠኝ ብሎ የሚጀምረው ነው
እ፣ ቁጥሩ እ በየትኛው ነው የተጠቀምከው?
የጠቀምከው ዘጠኝ ነው የምጨምረው ዘጠኝ አስራ ዘጠኝ አምስት ብሎ የሚጀምረው ዘጠኝ ብሎ በሚጀምረው እሺ
ዘጠኝ አስራ አምስት ሀያ አንድ አስራ ሰባት ዘጠና ሰባት
እሺ ቆይ አንዴ ይቅርታ ያ አው አ
ሁለት ቀን ነው ሁለት ቀን ነው ሲስተር እ በምሽ ቅዳሜ ነው እዛ ጋር ጻፍ።
አ withdraw ሲያደርግ በእንትና ይሻላል አይደለም በ account ባንክ
እ
በባንክ withdraw ይሻላል አይደለም አሁን ቴሌ አዎ አንድ በባንክ ሺህ ብር- ሊያደርገው አ አዎ አንድ ሺህ ብር pending ይላል process ላይ ነው።
በአሁን ለ- ባንክ እያደረገው ለሳንቲሞች አሳውቅልሃለሁ።
ከማን ጋር ነው መ- ታዲያ አሁን
እኔ ለሳንቲሞች አሳውቅልሃለሁ።
እሺ እስቲ እስቲ አስታውቀው እሺ፣ አሁን ነው አሁን ይገባላል።
ልጠብቅ አዎ ጠብቅ።
እሺ እሺ